ሄሎ
ሄሎ
ሄሎ ሄሎ አቤት ጤና ይስጥልኝ ምን ልርዳው ኧረ ብዬዋለሁ ለዛሬ ነው ስለው እ?
እኔ ሀረር ዩኒቨርሲቲ ምን ልታዘዝ?
ነው የምማረው።
በማን ጅራ?
እና መድረስ እ፣
ሄሎ
ሄሎ ሄሎ ነጋማ ብዬዋለሁ፣ እኔ ነግሬዋለሁ።
አቤት ምን ልርዳው ያለውን ፕሮግራሙ ከሰርክ ለነገ ስለው
ሄሎ እሞክራለሁ አለኝ ሰው አዲስ አበባ አለኝ ሄሎ ምን ልርዳው